ሄሎ ሄሎ ጤና ይስጥልኝ ሰላም ነው? ከቴሌ ብር ወደ ጌሙ deposit አድርጌ ዘጠኝ መቶ አልገባልኝም።
አሁን ነው ያደረከው?
አዎ እሺ፣ መስመር ላይ ጠብቀኝ። እሺ፣ check አድርግልኝ።
እሺ፣ እሺ።
በዚህ ቁጥር ነው?
አይደለም እነግርሻለሁ። ዜሮ ዘጠኝ ስልሳ ስድስት እሺ፣ ዜሮ ዘጠኝ ስልሳ ስድስት ሰላሳ አራት
ሰላሳ አራት ዜሮ አንድ ዜሮ ዘጠኝ
ዜሮ አንድ ዜሮ ዘጠኝ አዎ
እሺ ሄሎ አቤት አዎ process ላይ ነው የሚለው ትንሽ ጠብቀው እሺ ይገባልሃል
እሺ እሺ መልካም ምሽት